Hello.
Hello.
House of Federation Yes.
ደህና አደርሽ?
አለው
መብራት ጠፍቶ እኮ ሲሊንደሯ ዛሬ ጥቅም ላይ ዋለች።
ኧረ እኔ እሑድ ነው የጠቀመኝ።
በ- አይሻል እንደዚህ ጥቅም አሁን በጣም ዛሬ እንወዛገብ ነበር። የሰማሽ ነው?
አዎ አንተ እሑድ ዕለታውን ቁርሱን ሳልሰራ ብጠብቅ ትበላይ ነበረ። ተረፍ
እሑድ እንኳን ያው እሑድ ነው። ሲጀመር እኔ ሰው በልቼ አላውቅም። እም?
የዛን ቀን ትጀምራላ።
እም። እኔ የምለው እንትኑን ከጨረስሽ በኋላ ስትፈችው
ቱስ ይላል።
ቱስ ይላል። ጎሽ ጎሽ ጎሽ። ምንድን ነው እሱ ነገር?
በቃ ዘጋ። ደጅ የነበረችዋ ሲዘጋ ነው።
ተይ እንጂ አንቺ ተመራማሪ ነሽ እኮ።
ምን እየበላችሁ ነው? ፍርፍር?
ፍርፍርና መኮረኒ ነው።
አይ አሪፍ ነው። ልጄስ?
ተመስገን ተመስገን።
ልጄ ከስቃይ ተርፈናል። መብራት የለም መብራት የለም ነው ዘና ብለን እም፣ ቁርሳችንን አብስለን እየበላን ነው።
በደንብ ብሉ እሺ።
እሺ አናግሪያት እንትናን ሰጥ ፋጡማን
አቤት ኬክ
አቤት እንዴት ነሽ?
ደህና ደህና ነሽልኝ?
ዋሎ ቁርስሽን እየበላሽ ነው?
አዎ በደንብ ብይ እሺ።
እሺ እወድሻለሁኝ እሺ።
እሺ ባሉ ስንት ሳትወጁ እ
ባሉ ስንት ሳትወጁ እንዴ ባሌንም ወደዋለሁ።
እ ባሌንም ወደዋለሁ።
በራሱ አታውቂም
ወይ ጣጣ እለዋለሁ። ባሌ እወደዋለሁ።
አለበት
አቤት ባሌ
የስ እወደዋለሁ።
ባሌ ሮባ ነው ጌታዬ ነው የሚባለው።
አላዚ ፈረንጅ ነው ጌታ ጌታ ነው
በያም በመንግስት ስልክ አትለፋ ደጂ ከልጅሽ ጋር እና ዝጊ
ቻ በቃ
ቻይኔ ፍቅር ደህና ዋይ።
ቻው ቻው ቻው
ቻው ወ- ወ-
አላልኩሽ እኮ